ጨዋታ አሸንፌ ነበረ፣ ግን ብሩ ምንድን ነው እስካሁን አልለቀቀም።
ቦነስ ነው።
ሄሎ ቦነስ አይደለም win ነው።
እሺ ካ- cashier ኮዱ ንገሩ። cashier ኮዱን ንገሩ እንደምኛችሁ
አስራ አራት ሄሎ ዜሮ ሁለት ዜሮ ሁለት
ዜሮ ሁለት አልክ አዎ ሀምሳ ስምንት ሀምሳ ስምንት
ስልሳ አምስት
ስልሳ አምስት እሺ ጠብቁ መስመር ላይ
ምንድን ነው ይሄ?
ሄሎ ደንበኛችን ወይ ትኬት አለቀቁሎትም ማለት
ትኬቱ አይደለም ብር አልለቀቀልኝም።
አዎ እ፣ ስለዚህ ለሚመለከተው አካል አሁን አሳውቅሎታለሁ ይገባልታል ስለ ለ provider አሳውቅሎታል በጣም ቆየ እኮ እንደውም ሌላ ቤስት ቤት አለ።
ስላሉ ነው ሌሎችም ስላሉ ነው ዛሬ አይ ቤስት ቤስት ቤት አለኝ እኔ እዚህ እንትን agent ነኝ። ግን እንደ አጋጣሚ ሌላም ደግሞ ትኬቶች እየመጡ እንደዚህ ክፍያ እየዘገየ በጣም እየተነጫነጩብኝ ነው።
አዎ ይኸው እኛ እያሳወቅን ነው ስለዚህ በገባ ሰዓት ላይ ይደርሶታል ችግር የለም
እሺ በቃ እሺ ስለደወሉ እናመሰግናለን መልካም ቀን